hello hello አቤት አቤት፣ ሰላ- ሰላም ነው ሰላም፣ እግዚአብሔር ይመስገን።
አለን አለን። ስልካችሁ ብዙ ጊዜ እንኳን አያወጣም፣ ያስቸግራል።
አዎ
እንትን ፈልጌ ነበረ። ብዙ ጊዜ ያው ቲክቶክ ላይ ተሽከርካሪ ስለምታስተዋውቁ እሺ፣
እና ሱዙኪ ይቺ የጭነቷ used ካለች ብዬ ነበር። እናንተ ጋር የጭነቷ ምን?
የጭነት ሱዙኪ ኤቭሪ?
ሱዙኪ ኤቭሪ አይለች እ አዎ ኤቭሪ የለንም፣ የህዝብ ነው ያለን።
የህዝብ ነው አዎ
እም፣ እንጂ የጭነት ያችሁም የጭነት አልገባም። አዎ ሲገባ post እናደርገዋለን።
እሺ በቃ እሺ እሺ